Hello Hello hello፣ አይሰማም?
ሰላም ጤና አሁን ይሰማል። ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። Flintstone Homes ነው የደወሉት።
እንዴት ነው? እንትን ነው ከአ Flintstone ነው እንትን ለመግዛት አክሲዮን ለመግዛት ነበረ።
እሺ አሁን ስምና ስልክ ነው እየመዘገብን ያለ ነው። የሚቀጥለው ሳምንት ላይ የት አካባቢ ነው ያሉት?
እኔ ወደ ክፍለ ሀገር ነኝ፣ አሶሳ አካባቢ።
OK እሺ። አሁን እ፣ የሚቀጥለው ሳምንት ላይ ሐምሌ አንድ ላይ ያለው መረጃ detail ኡን ነግሬዎት እዛ እንዴት መግዛት እንደሚችሉ እንነግሮታለን። አሁን ስምና ስልክ ነው እየመዘገብን ያለ ነው።
okay። እሺ፣ ስልኬ ይሄ ነው።
እሺ ስሞትም አልበል እስማኤል ሰይድ።
እሺ ምን ላይ ነበር ማስታወቂያችን ነው የሰሙት?
ቴሌቪዥን ላይ።
ቲቪ ላይ። እሺ እሺ እንደውልዎታለን።
እሺ